ሄሎ ዩኒቨርሲቲ ወርደር ፒን አድርግልኝ ሀምሳ ስድስት ሰላሳ ሶስት
ምን አልከኝ?
ሀምሳ ስድስት ሰላሳ ሶስት ፒን አድርግልኝ ሄሎ ቬሪ- ስንት ነው ያልከኝ? ይቅርታ ሀምሳ ስድስት ሰላሳ ሶስት
ሰላሳ ሶስት
አዎ ሰላሳ ሶስት ሀምሳ ስድስት ሰላሳ ሶስት ማነው ስምህ? ማነው ስምህ?
ብሩክ አለማየሁ
እሺ እሺ አይልሃለሁ ብሩክ እሺ እሺ እ፣ ብዙ